ሄሎ ጤና ይስጥልኝ ችብችብ ሰላም ነው።
ሰላም ወደ አርጌ ነበር ዛሬ ነጭ ሽንኩርት እሺ አምስት ሰው ነው የሚለው ግን አምስት ሰው አልሞላም። ግዴታ ነው።
እ፣ አዎ አምስት ሰው መምራት አለበት
ከዚህ በፊት ግን ጎድሎ አምታችሁልን ነበር።
እ፣ ጎሉ በሶስት ነበር የሆነ ሰዓት ላይ እየሰራን የነበረው አሁን ለበዓል discount ስለተደረገ በአምስት ሰው እየሰራን ስለሆነ ነው
okay እሺ ስልክ ይንገሩኝና ዜሮ ዘጠኝ ሰላሳ ሰላሳ ዜሮ ዜሮ ዜሮ ዜሮ ሰላሳ ስድስት ሰላሳ ስድስት ስልሳ አራት ስልሳ አራት
እስከ በኋላ ከሞላ ሞላ፣ ካልሞላ ግን ነገ ብታመጡልን ደስ ይለን ነበር።
እሺ በ ሰው እየጠየቀን ያለ ነው። ምልተ ሰላ- እሺ ምልዕተ ሲሳይ በሚል አዎ እሺ እሺ አመሰግናለሁ።
እሺ መልካም ቀን እሺ ቻው።